Hello hello
አይሰማትም?
እ አይ አልሰማሁም። በቴሌግራም ልኬ ነበር ሳይገባ ቀርቶ ነው እንትን መቼ? አሁን ነው የላኩት?
ትናንትና ነው የላኩት ምን ነበር?
የቆየ ነው።
ድሮ- አይ የሆነ ሁለት ጊዜ ያሸነፍኩት እንትን ብሎ ከሳይገባ ቀርቶ ነበረ።
ማን ልበል?
መልኬ መልኬ መንግስቱ ማን የሚል
መልኬ መንግስቱ ብልኬ ቴሌግራም አ ቴሌግራም ልኬ ነበር ትናንትና እኮ የቴሌግራም ስምዎት ነው የሚነግሩኝ።
እ መልኬ መንግስቱ
አ፣ እስቲ hi ብለው ይላኩልኝ። አልመጣልኝም። ሄሎ
እሺ እሺ